hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። እንትኑ እንትኑ ጋር ነው ያልሽኝ?
ምኑ
ቦታው ይሄ አቢሲኒያ ህንፃ ላይ ነው።
ቦሌ መድኃኒዓለም አቢሲኒያ ህንጻ
ስንተኛ ቢሮ? ስንተኛ ሁለተኛ ፎቅ ላይ?
floor ላይ ሁለተኛ floor ላይ ሙሉ ራሱ ነው።
ምኑ?
ሙሉ floor ሁለተኛው ራሱ ላይ ነው። የቤት አዎ፣ ቁጥር የቤት ቁጥር አይ አይደለም፣ ሁለተኛው ነው። እ, ቁጥር አለው የቢሮ ቁጥር ቁጥር አለው?
አለው ሁለት መቶ አንድ ይሁን እንደዛ ነገር መሰለኝ። ብቻ ነው አለ ከስተመሮችም በር ላይ ስላለ